ጤና ይስጥልኝ ሀኒ ባባ።
Hello፣ ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን አባት።
ስልክ ኦንላይን አግኝቼ ነበር። ስልካችን እሺ፣ እሺ፣ መ- መኪና ፈልጌ ነበር።
እሺ። ምን አይነት መኪና?
five L እና high roof ም ካለ ዶልፊን ለጭነት አይ- የሚሆን ቀረብ ያለ ሞዴል። Hello፣ ሳይክል ሁለት ሺህ ሁለት አለኝ።
ምን አልሽኝ?
ሳይክል ሁለት ሺህ ሁለት አለኝ።
five L
አዎ
ሁለት ሺህ ሁለት ይዞታው ደህና አዎ፣ ነው?
ሁለት እና ሁለት ሺህ አራት አለኝ።
ይዞታው ሁለት ደህና ነው?
ሺህ አራቱ ያልለጠፈ ነው፣ ታርጋ ያልለጠፈ ነው፣ አዲስ መኪና ነው።